ሄሎ ኤልያስ ማንተ ወይ? እ?
የብዬ አልታዘዘም ያለች የምትለው
አልታዘዘም ነው አለችኝ። አገናኘችሽ ነበር። ሄሎ ያኔ ላገናኘሽ አሁን?
አ፣ አንድ ላገኛትና
እ፣ እሺ እሺ። ነይ እናቴ አናግሪያት።
ሄሎ
ወይ የአሁኑ አርባ አራት አርባ ሰባት order አልታዘዘም አሁንም እናቴ?
አ- አሁንም ድጋሚ አልታዘዘልኝም። እሺ እሺ በቃ ሳላዱ ቢዚ ራይዝ እና አንድ ዶሮ ካንስል ይሁን።
አዎ
እሺ በቃ እሺ ካንሰል አድርጉት።
እሺ እሺ። ሄሎ ኤልያስ ተተኩጣሽ
እሺ እሺ።